ስለምቤሽ ቤት ማለት ነው።
አይ አስር ሺህ አሁን በቴሌ ብር ማለት ነው። በቴሌ ብር እናንተ ላይ ልክ የነበርኩት አስር ሺህ ማለት ነው።
እሺ
አልመጣልኝም።
አገባለህ?
አዎ ስልክ ንገረኝ።
የኤምፒሲ
ቴሌግራም ላይ ወይ ትልክልኛለህ?
አይደለም ያጂ ቴሌግራም ላይ ላክልኛ እንዴ።
ዜሮ ዜሮ ማለት ቴሌግራም ላይ መላክ ትችላለህ? እንድ ነኝ አልችልም። እነ- እነግርሻለሁ ያጂ እ
ሄሎ አንዴ ላክልኝ።
አየ